relay ምን ማለት ነው?
ሄሎ ጤና ይስጥልኝ። ከብዛ ኢትዮጵያ ነበር የምደውልህ። ኪሩቤል ሰላም። እሺ እንዴት አደርክ?
ሰላም እግዚአብሔር ይመስገን።
እ፣ ሰኝ ባርና ሬስቶራንት የሚባለው August አስራ ሶስት ላይ እኛ መዝግበን አስተላልፈን ነበረ።
ሰኞ አያቀዘቅዝም። ሰኝ ባርና ሬስቶራንት።
August አስራ ሶስት ነው። እሺ አዎ የቆየ እሺ ትኬት ነው እና እሺ እነሱ የሚሉት አልመጡልን ነው የሚለው። eLeader ላይ ግን close ተደርጓል። replace relay overload ተብሎ close ተደርጓል። እነሱ ደግሞ ማንም መጥቶ አልጎበኘንም፣ እስካሁንም የተሰራልን ነገር የለም ነው የሚሉት።
እሺ የ- ወይ leader ወይ የሆነ virtual ነው እንዴ?
አይ virtual አይደለም። eLeader code ኡ ቢጃይ እሺ ኮዳቸው ሀያ ሁለት ሀያ አራት እሺ ሀምሳ ሁለት አስራ ሶስት ሀምሳ ሁለት አስራ ሶስት አስራ ሶስት አዎ የ replace relay overload ይላል።
አዎ እሺ ዳንኤል አሰፋ አ- አ- ሁለት ሰዓት ምናምን ነው መሰለኝ I think ከአዲስ አበባ ውጭ ነው አይደል? አምቦ ይሰማል አዎ ይሰማኛል። አምቦ ነው አይደለ ቦታው?
ይሰማል ኪሩቤል።
አዎ ይሰማኛል።
እሺ አዲስ ትኬት create እናድርግላቸው።
አይ አምቦ ባለሙያው እዚህ ስላለ መልሼ ላሳውቅሽ።
እሺ እሺ እ፣ እዚህ አዲስ አበባ የአምቦ ነው አላካ
ቦታው የሚለው አዎ አንዱ ነው። ዋናው አዎ preparatory አዎ school ጋር ነው።
አዎ እሺ መልሼ እደውልሽ። አንድ ልዩ ስላለ አውርቼው ሴንድ ላይ ይሁን
መስመር ላይ ያለው መስመር ላይ ያለው